ሁሉ ስፖርት ነው። ባኮ ምን ልርዳዎት?
ያለው ሰላም ነሽ?
እግዚአብሔር ይመስገን።
አለን እንትን ቴሌብር አይሰራም። እንደ ከእናንተ ጋር ምን ሆነ ነው አስቸገረኝ እኮ።
ምን deposit ለማድረግ ነው?
አዎ ከእናንተ ወደ ማሳለፍ ፈልግ ነው የዋለቱ ማለት ሁሉ ስፖርት
okay withdraw ለማድረግ ለማስወጣት ማለት ነው። ከሁሉ አዎ።
ስፖርት ወደ አዎ።
ቴሌብር
አዎ
እሺ withdraw ለማድረግ branch payment ትመጣለች አይደለ? withdraw ካሉ በኋላ
አዎ ያን branch payment የሚለውን ሲጫኑ ውስጥ ላይ የገንዘብ የለም እኮ መጠን ስለ አይደለም እሱ ሳይሆን ስለሌለ እኮ ነው ይሄ application የለም
እኮ branch ቴሌግራም የሚል payment ነው አማራጭ- ያልኩት እኮ branch እ payment ነው እ ያልኩት
እ
branch payment ነው ያልኩት ደንበኛችን
እሺ እሺ branch payment የሚለውን ሲጫኑ
እሺ የገንዘብ መጠን የሚያስገቡበት ይመጣል። የገንዘብ መጠን እስከ አምስት ሺህ ብር ድረስ በቀን ማውጣት ይችላሉ።
እሺ ከዛም withdraw code ይላክሎታል። ያንን ኮድና የቴሌብር ሙሉ ስሞትን እና ስልክ ቁጥሮትን የሁሉ ስፖርት ሙሉ ስምና ስልክ ቁጥር ከኮድ ጋር አንድ ላይ አድርገው ይላኩ። በቴሌግራም ማለት እሺ።
ነው። ልንገሮት የቴሌግራም አካውንታችን ቁጥር
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ስድስት መጠረሻ ነው
አዎ ዜሮ ስድስት መጨረሻ በዛ ይላኩልን።
እሺ እሺ እሺ፣ መልካም ቀን።